ሄሎ ያስጥልን ቤት ቤት ሰላም ነው ሲስተር?
እግዚአብሔር ይመስገን። ምን ነበር?
አዎ፣ እኔ የምፈልገው ማለት ነው እሺ፣
አያ ብር ነበር በስበት ላይ እሺ፣
ፎቸር ሰው ወሰደ። የሚወሰደው ቁጥር ፈለገው።
ሀያ ብር ነው የተወሰደብክ?
አዎ፣ ሰውዬ ቸክ ለማድረግ ነው። በኋላ ብዙ ብር በየትኛው ነው የቤስት ቤት ቁጥርክ?
ይሄ ነው።
የደወልኩት የቤስት ቤት ቁጥር?
አዎ፣ እሺ፣ ላይ መቼ ነው የተወሰደብክ?
አሁን ግድብ
እ እ ግድብ ግድብ ላይ ቢያንስ ሰላሳ ደቂቃ በፊት እሺ፣ ልይልክ፣ ጠብቀኝ መስመር ላይ እሺ፣ እሺ
ሀያ ብር
አዎ፣ ቀኑ መቼ ነው? ም- ማንም ሳ- አልወሰደብህም ሳ- ሳሬ ነው ሳሬ ነው።
እኮ ማንም አልወሰደብህም።
ትንሽ ሀያ ብር የነበረው የት ገባ? አንቺ ተጫውተህበት።
ተጫወታል ግን?
አዎ ተጫውተህበት እኮ ነው። ማንም እሺ።
አልወሰደብህም። እሺ እሺ፣ እሺ፣ እሺ።
ስፖርት ነው የመደብክበት።
እ እሺ